ስለ ነገሩ ይሄን እንሰራለን። ያው ታምረ ታምረ ወደዚህ ስልክ ደግሞ ቢያነሳልም hello ሰላም ነው።
አለው ከቴሌ እኔ ደወልኩልህ። የት ደረስክ?
እ
የት የት ደረስክ? ከቴሌ እኔ ደወልኩልህ።
ከቴሌ
አ ፊሊሞን ነው።
አዎ አዎ ሄሎ አ፣ እየጠበቅንክ ነበረ። የት ነህ? የት ጋር ነህ?
ኦኬ መ- እየመጣሁ መንገድ ላይ ታቀፍቼ ነው
የ- የምን ታክሲ? እዚሁ ቅርብ እኮ ነው። እኛ ጋር መጥተናል። አር ኮፒ አድርጎታል አይደል? ሄሎ ኦኬ ስልክ ሰምታቶብኝ ሄሎ ሄሎ ወይ ወይ እሺ እሺ አንዴ አንዴ አንዴ መልሼ ልደውል ሄሎ